ጤና ይስጥልኝ Best Bet።
እሺ እናቴ Best Bet አዎ Best Bet ነው። ሰላም ነው?
እግዚአብሔር ይመስገን። እንትን ከዚህ በፊት በዚህ አ- account ነበረኝ እና እሺ
Hot Fruit እጫወት ነበረ ኦንላይን።
እሺ እሺ አሁን ምንም Hot Fruit ም ማግኘት አልቻልኩም።
hotspot no Hot Hot Fruit Hot Fruit የሚባል game ነበር online።
Hot Fruit ነው።
አዎ maintenance ላይ ያሉ game ኦች አሉ። ምናልባት ከእነሱ መሀል ይሆን እኔ እንጃ ግን search ለምንም አድርገሃል?
እ?
Best Bet dot bet ላይ እ፣ እንትና search አድርገኸዋል game ኡን?
ለብቻ game ውስጥ search አድርጌዋለሁ አያመጣውም።
በቃ maintenance ላይ ሆኖ ነው የሚሆነው እና ሲለቀቁ እናሳውቃቸዋለን። special game ኦች maintenance ላይ ናቸው።
OK እሺ እሺ አመሰግናለሁ። መልካም ቀን።
እሺ እኔ የምልሽ እሺ አ፣ ብር አስገብቼ ነበር እንዴት ነበር ማውጣት የምችለው?
ወ- deposit አድርጋ ነው ወይስ withdraw አድርጋ ነው?
deposit ከቴሌ ብር ነበር deposit ያደረኩት።
ወዲያው deposit አድርጋ አዎ ወዲያው deposit ስታደርግ ወደ non withdrawable balance ስለሚከትብህ የተወሰነ game ስትጫወት ነው ወደ ሚለቅልህ እንጂ ወዲያው deposit እንዳደረግ withdraw ማድረግ አይቻልም።
እሺ ትንሽ ተጫወትና ይለቅልሃል system ኡ ራሱ።